ጤና ይስጥልኝ። በኮምፒውተር እ ስፖርት ነው በኮምፒውተር ነው።
አረማ ብሬ እኮ አልገባም እኮ እስካሁን እኮ የትኛው ብር?
እ የትኛው ብር?
ትላንትና ደውዬልሽ ነበር በቴሌግራም ተከታተል አልሽኝ። መጨረሻ ላይ አንስተ ላክልኝ የባንክ ዝውውሩ ምናምን ያልሽኝ እሺ እሱን ነው ያው ቴሌ ብር የሚለው application መጥቷል። አሁን ግን የኔ ብር ሊገባ አልቻለም።
እስቲ ንገረኝ እንትኑ የቴሌግራም ስምህን።
ካሬ
ካሬ ኤ የሚል ነው ወይስ ካሬ ብቻ?
ካሬ ብቻ ነው ኤ አይልም። ታ- ካሬ ኤ ላ እኔ እንጃ ማ- ግን ታዘረ ወደ ቤት ዘጠና ሁለት ነው አይደል?
አ
ዊዝድሮ ነው።
አዎ ይሄ በአንበሳ ባንክ ላይ እ፣ የባንክ ዝውውር ነገር አንሶና ላክልኛ ያልሽኝ ትናንት ቴሌግራም ላይ እኔ ቅርንጫፍ ዝውውር የሚለው ልኬልሽ ድጋሚ ሄደ የባንክ ዝውውር አዎ እሱ ነው።
እሺ አይ አንድ ተመሳሳይ ሁለት ሁለት አንድ ሺህ ሁለት መቶ ስልሳ አንድ ሺህ ሁለት መቶ ስልሳ አለ አይደል?
አንድ ሺህ ሁለት መቶ ስልሳ ሳይሆን አንድ ሺህ ስድስት መቶ ሀያ ብር አንድ ሺህ ስድስት መቶ ሀያ ብር የሚል የለም። አንድ ሺህ ሁለት መቶ ስልሳ ነው የሚል ያለው።
አንድ ሺህ ሁለት መቶ ስልሳ አዎ
አይሻ አንድ ሺህ ሁለት መቶ ስልሳ ነው። እኔ እሺ ያ እ፣ እና
እኮ አስተላልፈንሎታል። ይጠብቁ
እ፣ ተ- ተላልፏል ብሩ አይደለም ብሩ ሳይሆን ወደሚሰራው አካል አስተላልፈናል። ሲሰራ እ።
እንደውልሎታለን እኛ ቴሌግራም ላይ እንልክሎታለን። ተሰርቷል ብለን።
አዎ እኮ አሁን እ፣ የሁሉም ተስተካካይ የበሉትም እየተቀበሉ ነው መሰለኝ ብሩ
አይ ኧረ አይደለም ገና ነው።
ገና እንትኑ update አልደረገም ገና አዎ ገና እየተስተካከለ ነው። withdraw ላይም ቴሌብር ስላልገባ ገና እሺ።
እየተስተካከለ ነው።
እሺ እማ፣ እሺ